Hello.
Hello? ሄሎ ሄሎ።
ፍጹም ነህ?
ፍጹም አይደለሁም።
ማን ልበል? ከ Best Bet ነበር ምደውለው።
እ? ከ- ከ- ከ Best Bet ነው።
እሺ ምን ልርዳ? Best Bet ነው የደወልከው። ምን ልርዳ?
እ፣ ኦንላይን ብር ለማውጣት ፈልጌ ነው።